hello
አቤት
ሰላም ጤና ይስጥልኝ።
አቤት ጤና ይስጥልኝ።
እግዚአብሔር ይመስገን። ታዘዝ ዶንኪ ቲዩብ hello እገዛ ነው የፈለግኩት።
እሺ፣ በጎ አድራጎት ላይ ከጥፋ ጋር ከአንድ ሺህ አምስት መቶ ግለሰብም ተቋማትም ተመዝግቧል። እናስርና አሁን ላይ አዲስ ምዝገባ እያካሄድን አይደለም።
ትንሽ ካርድ እንድልክልኝ ነበር።
ይቅርታ፣ እንደዛ ማድረግ አንችልም።
ችግር አለው መርዳት እሺ፣ ስለደወሉ እናመሰግናለን። መልካም ቀን።
ኧረ ትንሽ እገዛ እናመሰግናለን። መልካም ቀን። ሰላም ዋሉ።
ኧረ ምን ችግር አለው?
ይቅርታ፣ እንደዛ ማድረግ እንችልም።
እገዛ እኮ ነው። ምን ችግር አለው?
የድርጅት ስልክ ነውና ሌላ ሰው መስመር ላይ ይጠብቅናል። ሰላም ዋሉ። ቻው። እሺ